ሄሎ ሄሎ፣ ሰላም ጤና ይስጥልን ቤት ቤት አለን። ሪፖርት አድርገን ነበር። deposit ብዙ ጊዜ አልተመለሰልንም፣ ቆየ በጣም deposit አድርገህ
አዎ፣ deposit text ልካለ ነበር ቴሌግራም ላይ።
አዎ ልኬ ነበር።
እሺ
ሁሌ እንደዚህ ነው የምትወስድ፣ ግን አልተመለሰም።
እስቲ ስምህን ንገረኝ ቴሌግራም ላይ ያው ሀፒ አብዱሰላም የሚል ማን ሀፒ
አንድ ሺህ ብር ነው
አረ ወደ አራት ሺህ ምናምን ብር ነው። ብዙ ነው ያለኝ።
አንድ ሺህ እና አለ አምስት መቶ ሁሉም ልካል ጋር።
የአንድ ሺህ እና አምስት መቶ ልካል
አዎ ሁሉንም ልክ ያለው አለ እዛ ላይ
በሲቪ ነው ያረከው በሲቪ ነው።
ሲቪ ቁጥር ልከልናል አዎ አለ ሁሉም እዛ ላይ።
እሺ አሁን አሳውቅላለሁ እነሱም አሳውቅላል ድጋሚ አስታውስላለሁ
ምንድን ነው ሀይ ይገባል ትንሽ ጠብቀን ይቅርታ
አረ ሳምንት ሆነው እኮ ትጠብቃችሁ።
አዎ ትንሽ ችግር አጋጥሞን ነበር ሲቪ አሁን ተስተካክሏል ይገባል እናሳውቃለን